ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ከአሪፍ ነበር የምደውልዎት።
እሺ እሺ፣ አሁን ተቋርጦቦት ነበር። ስሞትም አለበል
እ ስልጣን ነው ምን አሉኝ?
ስሙ
ድምጾት በጣም ርቋል። ደንበኛችን
አ፣ እ፣ ስም ቴሌብር ስም የእርስዎን ስም ነው የምፈልገው። አዎ አዎ፣ ሬድዋን ነው ሬድዋን ጠይብ ሄድዋን ሬድዋን ጠይብ ኦስማን ነው።
ድጋሚ ይነግሩኛል? ደንበኛችን ይቅርታ።
እሺ
ማን ነው የሚባለው ስሟ?
ሬድዋን ሬድዋን እሺ፣ ጠይብ ኦስማን ሰይድ ኡስማን። ስልክ ቁጥር ለቴሌብርም ይሄን ነው አይደል የሚጠቀሙት?
አዎ አዎ፣ ለቴሌብርም ለጃምቦ ቤትም ይሄኛውን ስልክ ቁጥር ነው የሚጠቀሙት ለቴሌብር አዎ ሁለቱን። እሺ ምን ያህል ሰማንያ ስድስት ብር ነው ያሉኝ አይደል?
አዎ መቼ ነው ያስገቡት?
እ፣ ዛሬ ማታ እ፣ ትናንትና ማታ አስራ አንድ ትናንትና ሰዓት ማታ።
ምናምን ትላንትና ማታ። እሺ እሺ፣ ደንበኛችን screenshot አንስተው ይሄ የላኩበትን transaction ኡ የሚያሳየው አለ አይደል?
እ፣ እሱን screenshot ያንሱትና
ይሄ ዋትሳፕ
ስክሪንሻት እንትኑ ላይ የሚያሳዩትን ቤቲንጉ ላይ ጃምቦ ቤት ላይ የሚያሳዩትን ወ- እ፣ ወይም ደግሞ ቴክስት ቴሌ ብር ተደርጎለት ላይ።
የለ ከቴሌ ብር አዎ እሺ እሱን ለካለሁ አሁን ስክሪንሻት ዋትሳፕ አድርጉ።
ለካ አዎ ይላኩልኝ።
እሺ።
ስልክ ቁጥር ልስጦት የሚልኩበትን እሺ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
እ፣ ዜሮ ዜሮ ዘጠኝ ዘጠና ሁለት
አስራ ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ አመሰግናለሁ አሁን እልካለሁ